hello ሰላም ጤና ይስጥልኝ።
ሄሎ ሄሎ ኤደን ወይ አይሰማም? አቤት አሁን ይሰማል። እንደምን አለሽ?
እግዚአብሔር ይመስገን።
እ ከ We Plus Solution ነው የምደውልልሽ። ሮቤል እባላለሁኝ እና application ኣችን ላይ ተመዝግበሽ ነበረ።
ምን ላይ application ኣችን ላይ We Plus ኦ Solution እሺ አዎ
ሰው ለአሽከርካሪነት ነው ለተጠቃሚነት ነው እ የተመዘገብሽው?
እ ለተጠቃሚ ለተጠቃሚነት። okay አዎ።
አሁን አንቺ የተመዘገብሽው አሽከርካሪዎች የሚመዘገቡበት ላይ ነው።
ኧረ እባክህ ያ እሺ እ ስለዚህ እ አሁን የተመዘገብሽበትን delete አድርጊውና user የሚለውን Play Store ላይ ወይንም ደግሞ App Store ላይ ገብተሽ We Plus አዎ።
Solution user የሚለውን download ስታረጊ አሸናፊ የሚያደርግሽን referral code እዛ ላይ ታገኛለሽ።
እሺ በተጨማሪ ደግሞ አርባ አራት አገልግሎቶችን የትራንስፖርት አገልግሎት በተጨማሪ ደግሞ ሶስት መቶ ሀምሳ game application ኡ ም።
ላይ ማግኘት ትችላለሽ። በዚህ ሶስት ወር ውስጥ ለሚመዘገቡ ሰዎች ነፃ ነው። ከሶስት ወር በኋላ ሁለት ሺ አምስት መቶ ብር subscription fee አለው።
እሺ ስለዚህ download አድርገሽ referral code ሽን share በማድረግ እ ገንዘብ መስራት ትችላለሽ ከኛ ጋር።
እሺ እሺ፣ መልካም ቀን።
አሜን እሺ፣ ባይ